ጤና ይስጥልኝ ቤተሰብ ቤት ምን ነበር?
እንትን deposit ቆይ እንደ ይቆያል እንዴ?
አ፣ ትንሽ እንትን ሊል ይችላል። አሁን እ፣ ስንት ብር ነው?
አምስት መቶ አንድ ቦታ አንድ ቦታ እንደ እሺ ሁለቱንም ሜሴጆች ማለት ነው የተላኩትን screenshot አድርገህ በቴሌግራም ላክልን፣ ሪፖርት እናደርግላለን።
እኮ አሁን ነው እኮ ግን የላኩት።
ልካል?
አዎ እሺ ስ- ስም ማን ነው? እዚህ ቴሌግራም ላይ
እሺ ስም ማን ነው? ቴሌግራም ላይ
አየህ አየህ እሺ እሺ